hello hello ወይ አቤት፣ ሰላም ነው።
ሰላም፣ እንዴት ነህ?
እግዚአብሔር ይመስገን። አንድ order ነበረ በነ- ከኡራኤል የሚነሳና ሊወጣልኝ ነበረ።
ሌላ order ይዘሃል?
no no ይሄ ብሩም እንትን ነው፣ በጣም ብዙ ብር ነው እና ያለኝን ራሱ ያለኝን deposit ራሱ ይጨርስብኛል። ዛሬ የመደብኩትን እንዳለ ያነሳብኛል። አንድ ሺህ ምናምን ብር ነው። አንድ ሺህ አንድ መቶ ምናምን ብር ነው።
deposit ኡ እሺ፣ ንገረኝ። order ነበር። የት ነው ያለኸው ግን አንተ?
እኔ እዚህ ነኝ ያለሁት አሁን ቦሌ ኤድናሞል ጋር።
እሺ፣ ንገረኝ። order ነበረ እሺ ዜሮ ዘጠኝ ዜሮ ሀያ ዜሮ ዘጠኝ ሀያ አ፣ እሺ፣ አንድ check ላድርግልህ።
እሺ deposit እኮ አሁን እንደ ድሮ በእንትን ቱፓክ ሲሰራ አሪፍ ነው። አሁን ሄደህ ደውለህ ምናምን ታስሞላው። በዛ ላይ አቆይ
አንተ የት ነው ያለኸው አልከኝ?
ኤድናሞል ጋር
ይሄ የቤት ክትፎ ኬት ነው የሚነሳው?
ኡራኤል እዛ ውስጥ ነው። ኡራኤል ተሻግሮ ወይም ካሳንቺስ ማለት ነው።
hello ሳሙኤል አቤት።
ወጥቷል። እሺ፣ እሺ፣ አመሰግናለሁ።
እሺ፣ ችግር የለም።